በጣም በጣም
ጤና ይስጥልኝ አቶ ወርቅነህ አብሮ ይስጥልን።
ከአሪፍ ፔ ነበር ምደውልሎት ሎዛ እባላለሁ።
እሺ ወደ ሁሉ ስፖርት እ፣ ትላንትና deposit አዎ።
አድርገው ነበረ አዎ ገንዘብ አዎ አዎ እኛ ጋር አዎ።
ደውሎ አመልክተው ነበር። ጉዳዩ አዎ።
እንደተስተካከለ ባለሙያዎች ስለነገሩን ልናሳውቆ ነበር።
እሺ አመሰግናለሁ። ተስተካክሏል
ድምፆ ተቆራረጠ። ደንበኛችን ተስተካክሏል ተስተካክሏል። ሄሎ
ደንበኛችን መስመር ላይ ያለው ተስተካክሏል ተስተካክሏል። hello ተስተካክሎሎታል አይደል? አዎ አዎ ድምፆ አዎ ተቆራርጦብኝ ነበር።
አዎ አዎ አዎ እሺ።
አዎ። እሺ አመሰግናለሁ እሺ፣ አመሰግናለሁ።
እኛም እኛም እናመሰግናለን ስለ